ጤና ይስጥልኝ ቻፓ።
ጤና ይስጥልን።
አዎ ይስጥልን። ምን እናይታ
ባለፈው ወደ ጫወታ ላኩት ብር ወደዚህ ገብቷል። አባ ብር ተሳስቶ ዲፖዚት ነው
አሁን ወደዛ ዲፖዚት እንትን ያገኝ በቻፓ በኩል ነው የተጠቀሙት።
አዎ በእንትን ጫወታ የጠቀምኩ ስልክ ነበረ።
ቁጥር በተለይ ይታወቅና?
በተለይ ብር ነው በዚህ ቁጥር አይደለም ግን አይደለም ልስጦት ስልክ ቁጥር ሌላ የቢሮአችንን ስልክ ልስጦት እና እሱ ላይ ቴሌግራም ላይ ያዋሩ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሺ ሰባ ሁለት
ቁጥሩ ልጻፍ
ሰባ ሁለት አርባ ሁለት ሁለት ሰባ ሁለት ሄሎ ሄሎ